ነው።
ያላቸው ደንበኛ መስመር ስለተያዘ የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። The subscribed number you dialed is now busy. Please wait. የደውሉላቸው ደንበኛ መስመር ስለያዘ እባክዎ